ሄሎ ሄሎ ሄሎ፣ አቤት፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ከኢትዮ ቴሌኮም ነው የምደውለው።
okay፣ ማን ነበር?
PBX request አድርጋችሁ ነበር አይደል?
ምን አልከኝ?
የ PBX solution request አድርጋችሁ ነበረ ከኢትዮ ቴሌኮም
hello፣
አይሰማም?
ናውል ሰላም ነው?
እንዴት ነሽ?
አለሁ፣ እግዚአብሔር ይመስገን። እንዴት አደርክ? ይቅርታ ረበሽኩህ እንዴ?
አይ አረብሽም።
እሺ፣ እንዴት አረክልን?
training ኡን schedule ልናደርገው ነበረ ዛሬ ትችላላችሁ እንዴ? ዛሬ አራት ተኩል ላይ አራት ተኩል አዎ። online training ነው የሚሆነው።
online training አራት ተኩል ዛሬ ይቻላል፣ ደስ ይለናል።
በቃ ሊንኩን ሊንኩን text እናደርግላችሁና ትላክልኝ እና ትናንት በደወልኩልኝ ወይንም በዚህ ላክልኝ።
በቃ በዚህ ስልክ እንልከዋለን፣ ችግር የለውም።
እሺ፣ አሁን ልጠብቅ።
በቃ ጠብቅ። ያው አሁን ልክ እሺ፣ እሺ